ሄሎ
ሄሎ ሰላም ጤና ይስጥልን እየሩስ አዎ እየሩስ ነኝ።
ከዊፕላስ ነበር ምደውለው የእኛን application አውርደሽ ነበር አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት?
አይ ለተጠቃሚነት ነበር ያወረድኩት ለአሽከርካሪ ነው የሚሆነው ሲለኝ ያወጣ አዎ ስለዚህ ዊፕላስ solution user የሚል አለልሽ ለተጠቃሚ ደግሞ
እሺ ዊፕላስ ሶሉሽን ዩዘር ብለሽ ከፕሌይ ስቶርም ከአፕ ስቶርም ስታወርጂ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የሚያደርግሽን referral code እዛ ላይ ታገኛለሽ።
እሺ እሺ user ን አውርጂ እና እሱ ላይ normal እንደ ቅ- በፊቱ register ማድረግ ነው።
እሺ እሺ አመሰግን እሺ አመሰግናለሁ።